ሄሎ
ሄሎ ሰላም ጤና ይስጥልኝ። ቤተሰቤት ረዲስ ነኝ።
አቦ ማታ ሶስት ሺ አምስት መቶ ሶስት ሺ ስምንት መቶ ዝራው አድርጌ እሺ
ምንም በቃ መጣልኝ።
ምንም አልመጣልኝም።
አዎ ስልክህን ንገረኝ።
ዜሮ ዘጠኝ አስራ አምስት እሺ
ሰማንያ ዘጠኝ እሺ
አስራ አምስት እሺ
ሀያ- ሀያ ዘጠኝ ምንድን ነው የተጫወትከው?
እ ምንድን ነው የተጫወትከው?
እንትን Plinko ያ ወፍራም አለ አዎ ስንት ብር ነው ሶስት ሺ ስምንት መቶ እ?
ሶስት ሺ ስምንት መቶ አይ የ- እንትን ያልከው በስንት ብር ነው?
እ በስንት ብር ነው የተጫወተው ወንድሜ?
ሲጫወት የነበረው በአርባ ብር ነው። በአርባ ብርም በሀምሳ ብርም አንዳንድ win በመቶ ብር ያደረግክበትን screenshot አድርገህ ቴሌግራም ላይ ላክልን እሺ።
ቴሌግራም ላይ አዎ አዎ
እሺ እ?